ጤና ይስጥልኝ። ውስጥ በቆም ነበር እግዚአብሔር ይመስገን። እንትን withdraw ያደረኩት ብር ወዴት እንደሄደ ወደ እኔ አልመጣም እና
እሺ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ይላኩ።
ወዴት ልላከው? አዎ screenshot አድርጌዋለሁ። ወደ ቴሌግራም ላይ
ቴሌግራም አጣሁት እኮ ቴሌግራማችሁ እዛው የጥያቄ ምልክቱ ጋር ቴሌግራም አለ።
ጥያቄ ምልክቱ ከ website ጋር አዎ እስኪ አንድ እዛ ውስጥ ላይ እና እዛው ይላኩ ግቡና
እህ